ሄሎ ሄሎ ሰላም ጤና ይስጥልን አምደ ማርያም እግዚአብሔር ሰላም ነው።
ከ We Plus ነበር ምደውለው የእኛን application አውርደው ነበር
አዎ እሺ ለአሽከርካሪነት ነበር ለተጠቃሚነት
ዝም ብዬ ለመጠቀም ነው።
ለ- ልትጠቀም እ።
okay እሺ አንተ አሁን አገልግሎት ሰጪዎች እና አሽከርካሪዎች የሚመዘገቡበት ላይ ስለተመዘገብክ ነው ግልጽ የሆነ ነገር ማግኘት ያልቻልከው። እኛ ለተጠቃሚዎቻችን We Plus Solution User የምትላለች እሷን ነው ያዘጋጀ ነው እና እዛ ላይ የ- ከታክሲ አገልግሎት ጀምሮ አርባ አራት አገልግሎቶች እንዲሁም እ፣ አሸናፊ ታደርጓን referral code ማግኘት ይችላሉ ማለት ነው።
እ።
እሺ አመሰግናለሁ። መልካም ቀን ይሁንልዎት።
user ኡን የት ነው የማገኘው?
ከ Play Store ወይም ከ App Store ላይ ማግኘት ይችላሉ።
እሺ thank Plus Solution ሲሉ user ብሎ ቀጥሎ ያመጣሉታል።
እሺ thank እሺ አመሰግናለሁ።
okay